afternoon. It's Perception Jones speaking. hello
ጤና ይስጥልኝ።
አብሮ ይስጥልን። እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ደህና።
አለን። አገልግሎት ፈልጌ ነበር።
የምን አገልግሎት?
እ፣ የምን የምን ነው የምትሰሩት?
steam sauna፣ Morocco bath፣ massage ነው የምንሰራው።
እሺ፣ የት ነው አድራሻችሁ?
ሀያ ሁለት ነው።
ሀያ ሁለት አዎ ሀያ ሁለት ምኑ ጋር ብዬ ልምጣ?
ከኡራኤል ቤተ ክርስቲያን ዝቅ ብሎ ወይንም ደግሞ ከዋሪት ህንጻ ፊት ለፊት
መልካም እሺ፣ እደውልልሻለሁ እዛ አካባቢ።
ምን service ነው የፈለጉት ግን?
አይ ለነገ ነው።